हाय हाय हां እናገረው መስታል ኧረ ሄሎ ጎበዙ አንተ አንዱ ብዙ አይደሉ ብዙ ናቸው። ቀስ ብለሽ ብዙ?
ኧረ
ሄሎ ሄሎ ሄሎ
ደህና ናቸው። ታዲያ አለሙ እንውጣለሁ አለሙ ያሁኑ ማን ማን እኔም አላየሁም እዛ
አይ ህፃን አይደለም ትልቅ ሰዎች ናቸው
ድንኳኑ ደህና ከሆነ ሀዘንተኛው ራሱ መንገድ ላይ ተመሩ ናፍራሽ አግኝተታለሁ አለ። አዎ። እንግዲህ ትናንትና በስቲያ እሮብ ነው ታመዋል። የታደ ስላለ ደህና ነች። ግርግር ሳትል አንስጣልኝ ብላ ሳታስቸግር እንደገና ጥሩ